እያነሱ ደንግጦ ይሆናል
ሄሎ ሄሎ ሄሎ ሄሎ ሰላም ነው ሰላም
አለን ከቤት ቤት ነው ደውለልን አዎ ገብቶኛል እሺ ምን ነበረ ጥያቄ ይኸውልህ ብዙ ስለው ማለት ነው
እሺ እ፣ ከ- አልገባልኝም ወይ ሱቅ ጤና ንገረኝ አልገባለ እስኪ ዜሮ ዘጠኝ
የ account ኡ ነው ቤት ቤት ቁጥር
ዘጠኝ ሰላሳ አንድ ሰላሳ አንድ ዜሮ ስምንት ዜሮ ስምንት አርባ ዘጠኝ አርባ ዘጠኝ
ሰባ አንድ
ሰባ አንድ ዛሬ ነው
አዎ
ሶስት መቶ ብር
አይ እሱማ ገብቷል አራት መቶ ብር አራት መቶ ብር አራት መቶ ነው አዎ ሺ ሺ ምናምን ብር ያልኩትም አለ አራት መቶ ብር መቶ ብርም ያልኩትም አለ
እ፣ በቃ ለሳንቲም እናሳውቅልና ትንሽ ጠብቀና ያስገቡልሃል እሺ
ወደ account ይመለሳል እ፣ ወደ ወደ ላክበት ይገባልሃል ወደ ላክበት account ሰላሳ አንድ ቤት ነው አይደል የላክበት አዎ ግን ቆየ ቅድም ነበር ገና አዎ ትንሽ ጠብቀን በቃ ላሳውቅልና ይገባልሃል
እሺ